ጤና ይስጥልኝ ቢዝነስ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳው?
የኔ ውድ ሰላም ነው። ፍሪጅ ምንም እያቀዘቀዘልን አይደለም እና እ ምንም ቢራ ሲጀመር እንዳሞቀ ነው የሚወጣው። customer ምንም ሳይጠቀም እየወጣብን ነው እና እባካችሁ ያስተካክሉልናል።
እሺ ደንበኛችን ኤጃ አይዲዎትን ይንገሩ።
እ እሺ ፍሪጅ አይዲው ስንት ነው?
ሰባ አራት ሰማንያ ሰባ ሰባ አራት አራት ሰማንያ ሰማንያ ዘ- ሰማንያ ዘጠኝ
ሰባ አራት ሰማንያ ዘጠኝ አ
ደንበኛችን የቤቶ ስም ምንድን ነው የሚለው?
ዋዜማ ካራ
ካራ ዋዜማ።
አ
አንድ መስመር ላይ ጠብቁኝ፣ እየመዘገብኩልዎት ነው።
እሱማ እሺ፣ በማን ስም የተመዘገበው?
እ በማን ስም ነው ፍሪጅ የተመዘገበው? ፍሪጅ በማን ስም ነው የተመዘገበው? እ ኃይሉ ደንበኛችን መስመር ላይ አለ?
ኃይሉ አለ ኃይሉ አ
ወይ የተመዘገበበትን ስልክ ሊነግሩ ይችላሉ?
እ የተመዘገበበትን ስልክ ስ- ስልክ ነው አዎ።
አለ የተመዘገበ እሺ